ጤና ይስጥልን ቤስት ቤት ቤቲ ነኝ የምንወደው።
አዎ
ሰላም ጤና ይስጥልን ቤስት ቤት
ባያሲ ቴሌብር ችግር አለ።
ምን deposit ነው ወይስ ዶ- አንዴ ጠብቀኝ እሺ።
አምስት መቶ ብር ላካለው። እንደገና ደግሞ ላይ- የት ገባ? እ? ሄሎ ጤና ይስጥልን። ሄሎ ሄሎ ሄሎ አ ሄሎ እሺ ምን እናድርግ? እንትን ብር እን- እን- እን- አምስት መቶ ብር በደቦስ አድርገው እንደገና ደግሞ አፋ እሺ በዚህ በደወሉበት ቁጥር ነው።
አዎ
አምስት መቶ ብር
አዎ
እሺ በየትኛው ነው የሚጠቀሙት? ዘጠኝ ብሎ በሚጀምረው ነው።
አዎ
deposit ነው አይደለ?
አዎ እሺ deposit text ቴሌግራም ላይ ትልክልናለህ?
እ deposit text
ደቦስ አ deposit text ኡን ቴሌግራም ላይ ላክልን። እሺ
ቴሌግራም እኔ የለም በእናትህ።
አትጠቀምም አዎ እኮ ግዴታ አሁን ለቻፓ ለማሳወቅ deposit text ኡ ያስፈልገናል። እሺ
ብሩ የት እንደገባ አይታወቅም። ምንድን ነው
processing ላይ ነው ያለው እና ብሩ እ? እ?
pro- processing ላይ ነው ያለው ብሩ
እሺ ለ- ለቻፓ እንዳሳውቅልህ አ
እንትን እ፣ ቴሌግራም ላይ deposit text ኡን ላክልኝ።
ቴሌግራም ላይ አዎ አዎ
እሺ እሞክራለሁ።
እሺ እሺ